ጤና ይስጥልኝ ጉዳይ ደወል ኤልሳ እባላለሁ ምን ነው?
ጤና ይስጥልን
አብሮ ይስጥልን
ሮቤል እባላለሁ
እሺ እሺ ምን ልርዳው ድርጅታችን የስራ ቅጥር እንትን ካለ ስለ information ለመቀበል ነበር
ስራ ፈልገው ነው እሺ ሮቤል የአባትዎ ስም ማን ነው ሮቤል አሸናፊ
አሸናፊ እድሜው ስንት ነው
እድሜ ሀያ ዘጠኝ ሀያ ዘጠኝ እሺ ስልክ ቁጥራዎትን ይናግሩኛል
አስራ ስድስት አስራ ስድስት ሰላሳ ሶስት ሰላሳ ሶስት ሰባ ዘጠኝ ዜሮ ሶስት
ዜሮ ሶስት እሺ የት አካባቢ ነው የሚኖሩት አሁን እኔ ወደ አያት አካባቢ ነው ያለሁት አያት ምንድን ነው የሚሰሩት ስራ
በሹፍርና driving ነኝ ሹፌር ደረጃ ስንት ነው መንጃ ፈቃድዎት ህዝብ አንድ
ህዝብ አንድ ልምድ ያለዎት አ ስንት አመት ሶስት አመት እንዳለኝ ሶስት አመት ሌላ ከዚህ የወረቀት ሶስት አመት አለኝ ከወረቀት ውጭ ያለ ያው ረዥም ነው